የወለድኩት ቤት አሪፍ ነው፣ ጌታቸው የደወለው አይደል?
ችግር የለውም። ሄሎ ምን እንዳለች? ሄሎ ሄሎ፣ ወይ ይሰማል?
እሺ አይሰማም?
ምን ነበረ ይሰማል?
Okay ምን እንዳለች? የአንተን case ብቻ ላክልኝ እኔ አያለሁ አለች።
ማን ያለ ማን ነበረች? ዘጠና ሶስት ስልሳ ደውዬ
ዘጠና ሶስት ስልሳ አ ሳንቲም ፔን የደወልከው?
አ እሺ ምን ነበረ?
እኔማ ከቤስት ቤት ወደ ቴሌብር አሳልፌ ነበር።
እሺ ከሶስት ቀን በፊት ነው ማለት ነው።
እሺ በቃ ከሁለት ቀን በፊት እሺ እና ምንም የደረሰኝ ሪፖርት የለም።
ነው ለዛ ነበር እኮ የደወልኩኝ።
ቤት ቤት ቤት ቤት ደውለህ መጀመሪያ እ፣ ትክክል በ- ብሩ ገብቷል ወይ ምናምን የሚለውን check አስደርገሃል?
አዎ አስደርጌያለሁ።
Okay ከዛ በኋላ ነው ወደ ሳንቲም ፔን የደወልከው?
አዎ ስለዚህ እኛ ምን እንርዳ አሁን?
እ፣ እነሱም አሁን ማለት ነው አዎ ወደ እኛ ይላኩ አለች ወይ ያሳውቁን አሳውቀናል። እሺ ስልክህን ንገረኝ።
ሰላሳ ስድስት ሀያ ሶስት
ዜሮ ዘጠኝ ሰላሳ ስድስት ሀያ ሶስት ሰላሳ ሶስት
ሰላሳ ስድስት ሰላሳ ስድስት ሄሎ
ሄሎ ዜሮ ዘጠኝ ሰላሳ ስድስት እሺ
አሰማም ይሰማል አባ ዜሮ ዘጠኝ ሰላሳ ስድስት አልከኝ ሀያ ሶስት እሺ ሰላሳ ሰላሳ